ሄሎ ሌላ ጤና ይስጥልኝ። ዴናዶ
አቤት አልሰማል እሺ፣ ከ beU ነበር በ order ነበር ሰማንያ ዘጠኝ ዘጠና ስምንት ሰማንያ ሁለት የተቀበላችሁት order ሰርታችሁታል። ምግቡን እ ምግቡ ተሰርቶ አልቋል።
ምግብ ምግቡ ተሰርቶ አልቋል።
አዎ ልውለትና ማለት ተጋቢኖና ፓስታ ያዘችው አዎ አዎ።
አዎ በእንጀራስ አለ
እየ- እየመጣ ነው እየመጣ ነው። እንጀራ አለ።
እንጀራ ሂዳልኝ እያመ- ልታመጣ
እሺ፣ በዳቦ ዳቦ አለ አይደለ ብላችኋል።
አዎ እሺ እሺ፣ ይመጣል driver።
አዎ በዳቦ ነው አዎ አዎ።
እ እሺ እሺ።